ሄሎ ሄሎ፣ ጤና ይስጥልኝ። ሰላም ነሽ እማዬ?
እግዚአብሔር ይመስገን። እንዲሁም ዩቲዩብ ላይ ነው የደወሉት።
እንትን የእንትን video editing ትምህርት ልትሰጡ አልነበረ አዎ እና ጠይቄ ምናምን hi እና እንትን account ልካልኝ ነበረ
አሀ
እና በዛ account ላስገባ ቴሌግራም ላይ የምልከው በዛ ቁጥር ነው። I think ፎቶ አንስቻለሁ።
አዎ ከዛ ቴሌግራም ላይ ፎቶ አንስተው ስልኮና ስሙን አንድ ላይ አድርገው መልሰው ይላኩ።
እሺ ብሩን አስገብቼ የእሱም ፎቶ አንስቼ ማለት ነው።
አዎ receipt ኡን ፎቶ አንሱት ወይም በኦንላይን ከሆነ screenshot ያርጉና
እሺ እንትን ከአስራ አንድ ሰዓት እስከ አንድ ሰዓት ያለው class እስካሁን አልሞላማ ቦታ አዎ እሱ አለ።
እንትን ነበር እ አዎ አለ።
አለ አይደል? እሺ በቃ እማዬ እሺ እ- ተመዝግበዋል።
አ አ አሸናፊ ቴዎድሮስ ብላ መዝገባኛለች። ስሜን ጠይቀኝ ነበር ባለፈው ተመዝግበዋል ግን
እ ተመዝግበዋል
የት
ተመዝግበዋል በዚህ ስልክ ቁጥር
አ ይመስለኛል በስልክ ቁጥር የተመዘገብኩ እሺ፣ መሰለኝ።
ስሙን ባለፈው ንገሩኝ።
ደውዬላት ነበር እ ስሙን ንገሩኝ።
አሸናፊ ቴዎድሮስ አንዴ ጠብቁኝ መስመር ላይ እሺ
አዎ ቴዎድሮስ ተመዝግቧል።
ተመዝግቧል። አ በቃ መላክ ብቻ ነው የሚቀርብኝ አስገብቼ ፎቶ ምናምን። እሺ እማዬ ይነግሩኛል እንዴ?
እ
ስልክ ቁጥሮትን ይንገሩኝ። ስልክ ቁጥሮትን አል- አልተመዘገበም እዚህ ጋ።
እሺ ዜሮ ዘጠኝ ሀያ አንድ
እሺ
ሰላሳ አንድ
ሰላሳ አንድ ሀምሳ ዜሮ ስምንት
ሀምሳ ዜሮ ስምንት አ አሸናፊ እሺ ቴዎድሮስ እሺ። በዚህ ቁጥር account እንልካለን። hello እሺ
hello፣
አቤት አቤት
በዚህ ቁጥር account እንልካለን። ከዛ የከፈሉበትን ደረሰኝ ቴሌግራም ላይ ላኩልን።
እሺ እማዬ እሺ፣ ስለደወልን አመሰግናለን።
እሺ እንትን ታህሳስ አንድ ነው የሚጀምረው
አዎ፣ orientation ህዳር አስራ አራት ይኖራል ወይ ከዛም በኋላ ከሆነ ምን- እንደውላለን እኛ።
እሺ እሺ እማዬ አመሰግናለሁ